ሄደው ጤነስልኝ ሳይነሱት ጤነስልኝ ካሪፌ ነበር የምደውልልዎት። ኤደን እባላለሁ።
መሲ ካሪፍ ፔ ነበር የምደውልልዎት። ኤደን እባላለሁ።
ከየት?
አሪፍ ፔ አሪፍ ፖስት እሺ፣ ማሽን።
ምን ልበል?
እሺ፣ በአሪፍ ፖስት ማሽን ላይ ምንም አይነት ትራንዛክሽን እያየን አይደለም ሰሞኑን እና ምናልባት ከእሱ ጋር በተገናኘ የተገ- ያጋጠመው ችግር ካለ ብለን ነው የደወልነው።
ምን- ምንም አይነት ችግር የለም። አይ ከስተመሩ ያው ስለማይፈልግ ነው አብዛኛው ሰው አሁን ቴሌብር ነው እየተጠቀመ ያለው ቴሌብር ብቻ ስለሚከፍለን POS እየተጠቀመ ስላልሆነ ነው። ሌላ ምንም እሺ፣ ነገር- በ wallet በ wallet ም እንደሚሰራ ያውቃሉ አይደል? ለማያችን POS ማሽኑ አዎ ቃል እሺ፣ እሺ። ምንም አይነት ችግር ካጋጠሙት በዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁ።
እሺ እሺ፣ እናመሰግናለን። መልካም ቀን።